Hello ጤና ይስጥልኝ የጠብታ አምቡላንስ አቤት hello hello hello ጤና ይስጥልኝ የጠብታ አምቡላንስ hello
Hello Hello ጤና ይስጥልኝ አቤት አይሰማም
ይሰማል አቤት እ
Hello
አቤት አቤት
እ
አቤት ደውላችሁ ነበር
ዛሬ አዎ አሁን ደውለው እኮ ነው ያነሳሁት
እኔ አዎ
ይቅርታ